Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እ ስልክህን ከ Jiji ላይ አግኝተነው ነበረ እ እሺ
እና ዊፕላስ እንባላለን ዊፕላስ እንሰኛለን እና አዲስ መተግበሪያ ወይም application ይዘን ነበር የመጣ ነው እና እ አንተም ስራህን እዛ ላይ register በማድረግ ከኛ ጋርም አብረህ መስራት እንደምትችል ልነግር ነበር።
አሪፍ እሺ እ ምንድን ነው ያልሽኝ?
ዊፕላስ እንትኑ ሊንኩን ዊፕላስ?
ልላክ አዎ link ኡን ልላክልህ።
website ብቻ ነው application አለው?
application ነው website ሳይሆን application ነው።
እ ራስክን register ታደርግና እ መመዝገብ ትችላለህ። እልክልሃለሁ link ኡን ቴሌግራም ላይ በዚህ ስልክ ልላክልህ።
አዎ እሺ ያልሽ ላኪልኝና አየዋለሁ።
እሺ መልካም ቀን እሺ፣ ይሁንልህ።
መልካም ቀን።
አሜን።
Hello